yes yes yes hello ጤና ይስጥልኝ ሚስቶን hello ጤና ይስጥልኝ። እ፣ እንትን ማወቅ ፈልጌ ነበረ ምን እ፣ office ኣችሁ አሁን የት ጋ ነው?
የትኛው
ዋናው office እንትን process ማድረግ ፈልጌ ነበረ የቤት ካርታ ለማውጣት ምናምን።
የትኛው የቆየ እንትን ነው ቤት ነው የትኛው site ላይ ነው ያሉት ትዊን ክሮሲንግ እሺ ገርጂ ቦዲዮም ስላወቁት
ገርጂ ቦሌ ሆምስን አውቃለሁ።
ከኮሬ ሆስፒታል ወረድ እንዳሉ
አዎ እዛ ነው ዋና ቢሮአችን ሰ- እንትን ይቅርታ ብጠይቅሽ ምን ያህል ጊዜ የሚፈጅ ይመስልሻል ካርታውን ለማውጣት ምናምን?
እንጃ እዛ መጥቶ ይጠይቋቸው እኛ ስለ አዲስ ቤት ነው እንትን የምንለው አዎ፣ እሺ እሺ፣ thank you በጣም ችግር የለም